Hello Hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ ከ ChipChip ነበር የምደውለው።
እ
Okay፣ ChipChip ይጠቀማሉ አይደለ?
አዎ አዎ፣ እንዲስተካከል የሚሉት ነገር ካለ complain ለመቀበል ነበር። ይሄን እንዲስተካከል እንደዚህ ይሆናል የሚሉት ነገር ካለ
እሺ ቆይ እደውልልሻለሁ አ እሺ፣ እደውልልሻለሁ ማይኝ እሺ፣ እሺ።
አመሰግናለሁ።
እሺ እናቴ እኔም አመሰግናለሁ የኔ ልጅ እሺ